ሄሎ ዛሬ ትሰራላችሁ እንዴ? site ልንጎበኝ ነበር። አዎ ዛሬ እንኳን አንሰራም። ነገ ይችሉ
አዎ ስራ በጣም busy ስለሆንኩ አይመቸኝም። ሰሞኑን ስደውሉ ስለነበረ። እሺ ሜክሲኮ የቱ ጋ ነው? ላየው ፈልጌ ነበር።
ሜክሲኮ ከፌዴራል ፖሊስ ጀርባ
ከፌዴራል ፖሊስ ጀርባ
ይሄ ብርሃን ኢንተርናሽናል እየተሰራ ያለው ህንጻው ነው።
ቤቶች ከተግባረዕድ ፊት ለፊት ቤቶች ኮርፖሬሽን ጽህፈት ቤትን ያውቁታል?
ተግባረዕድን ከጠቆምሽኝ እንትን እላለሁ። ችግር የለውም። ከተግባረዕድ ፊት ለፊት ተሻግሬ ማለት ነው።
ተሻግረው እሺ ቀያሳለች ከሱ ፊት ለፊት ነው።
እዛ ነው ማለት ነው እንትኑ ቤቱ።
አዎ እሺ እኔ እሺ እሺ፣ እሺ።